ጤና ይስጥልኝ ጉዳይ ሀና ባለም ልርዳዎ?
እንደምን ዋላችሁ?
Hello ሰላም ዋላችሁ?
እሺ እግዚአብሔር ይመስገን። ምን ልርዳዎት?
እ የቤት ሰራተኛ ፈልገን ነበር።
እሺ ተመላላሽ አይደለም?
አይ ቋሚ ነው።
እሺ እ- እዛው እየኖሩ የሚሰሩ ባለሙያዎች የሉንም። ቋሚ ባለሙያዎች የሉንም። ተመላላሽ ባለሙያዎች ብቻ ናቸው ያሉን።
ምን አልሽኝ?
ተመላላሽ ባለሙያዎችን ነው ያሉን። እኛ የምናገናኘው ተመላላሽ ባለሙያዎችን ነው።
አ ቋሚ የሉ
ቋሚ የለንም።
እ ሌላ ያለው የምታውቁት አለ?
አይ መረጃው የለኝም። ይቅርታ። እሺ መልካም ቀን።